ሄሎ ጤና ይስጥልን Best Bet እሺ አሁን ደውዬልህ ነበረ እና ያው invalid amount ነው የሚለኝ አሁንም መልሶ
invalid አዎ invalid amount ነው የሚል withdraw ማድረግ አልቻልኩም አሁን አላስተካከላችሁት
deposit ያደረግከውን ብር ነው እንደ withdraw አይደለም ግባና ያው balance ኡን ያው አዎ አንድ ይጠብቅ invalid amount ነው የሚለው አሁንም አዎ
ስንት ብር ነበር withdraw ያሉት?
አስር አስር ሺህ ብር ነበር ያልኩትኝ በቃ invalid amount ብሎ ነው የሚመልስ እሺ እሺ አሁን ይስተካከላል። እሺ ትንሽ ጠብቅ። እንዴት ነህ? አታጥፊው። እሺ ዮሴ አንዴ እ እ እ አይ አንስ- አንተን አይደለም ይቅርታ። አዎ እሺ
ያው እሺ የጻፍኩላቸው ነው። እሺ
መርሃባ ችግር የለም። በቃ ከስ- ከስንት ደቂቃ በኋላ ልሞክር?
በቃ አንድ ሀያ ሰላሳ ደቂቃ ጠብቀኝና ከሰላሳ ደቂቃ በኋላ ልሞክር። እምቢ ካለ ልደውልህ።
አዎ ደውልልኝ። ዳኒ ብለህ ደውል። እሺ ዳኒ ልበል? እሺ እሺ እሺ